hello hello አቤት hello አቤት አቤት ይመስገን አቤት አብሮ ይስጥልኝ ከ STEM for Kids ነው የምደውለው ዲዲያ እባላለሁ
ማን
ከ STEM for Kids ነው የምደውለው ፌስቡክ ላይ የዶክተር ሮቦቲክስ ስልጠና በሚል ፌስቡክ ላይ advertisement ኣችን አይተው ስልኩትን አስቀምጠውልን ነበር እንድደውልሉት
አይ ተሳስተሽ
እዚህ ጋር ይላል ፋንታይ ተሳስተሻል እኔ መድኦድ ሳንት ፋንታይ ጨርሻለሁ
እሺ እሺ ተሳንት